እኔ ቤት ቤት ይጎራ ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ እንዴት ነሽ?
አብሮ ይስጥልን አለው።
እባክሽ ጄሪ ማግኘት እችላለሁ?
ጄሪ አልገባ አትገባም ዛሬ።
ወይ ሌላ ማን አለ?
ማን ልበል? ማን ልበል?
ልዑል አንተ?
ነኝ ታዳም እሺ ብሩኬ ተስፍሽ አሉ። ማን ላገናኝ?
ተስፍሽ ነበር።
እሺ ተስፍሽ ኮኔክት አድርገሃል እንዴ ዌብስፒክስ? እሺ ልዑል አዳማ